መሰረት ሰባ አራት ሰባ አራት ዘጠና ሰባት
ሰባ አራት ዘጠና ሰባት ምኑ ነው ብር ነው?
customer cance- customer cancel አድርግልኝ አለኝ። ለምን እንደሆነ ባላውቅም ስሙ ማን ነው?
የኔ ወርቁ ወርቁ የኔ እሺ፣ እንትን ወርቆ ነው ያንተ ስም? ሰባ አራት ዘጠና ሰባት ነው ያልከኝ ወርቁ።
አ- አዎ አዎ እሺ cancel ይደረግልኝ አልፈልግም ነው ያለ።
አ ካንስል ይሁንልኝ አለ። ዘደውልለት
እሺ እሺ፣ አስተላልፌልሃለሁ ከአስር ደቂቃ በኋላ። አዎ እሺ መልሰህ ደውልልኝ እሺ።
እሺ እሺ